Hello ጤና ይስጥልን ችግር
ያው ሰላም ነው። ጤና ይስጥልኝ።
አብሮ ይስጥልን።
እንትናችን እኮ አይቼ ልናወርደው አልቻልንም እና አይሴል ድርጅት እየሰራ ነበር። እቃዎች ልናስፈልገን ነበር ከእናንተ።
እሺ ChipChip የሚለውን app አውርደውታል ከ Play Store።
አላወርድ ነው ምንም እንትን አላልንም። እምቢ አለን እና ብዙ ነን እዚህ ምኑን አይሴል እምቢ መስሪያ አሉት?
ቤት ውስጥ
ምኑ ነው እም- እምቢ ያሉት?
ChipChip የሚለውን አደለ download የምናደርገው አዎ ChipChip የሚለውን እ፣ ይሄ back space ሳይጠቀሙ ChipChip ብለው ከ Play Store ያወርዳሉ። ከዛ በኋላ እዛ ላይ የ item ኦቹ ዝርዝር አለ ከነ ዋጋው
አ፣ ChipChip።
ያስመርጦታል። እዛ ላይ መርጠው location ሞልተው
እ።
ዛሬ order ካደረጉ ለነገ ነው የምንልክሎት።
አዎ እንደሱ ፈልገን ነበር። አ- እሱ ላይ በቃ ወርደን download አድርገን እ፣ አዎ።
እንትን መላክ ብቻ ነው የምንፈልገውን።
ሶስት ሰው ነው የሚያስፈልገው። እርሶ create ቢያደርጉ ለሌሎቹ ሁለት ሰዎች ደግሞ እርሶ group ላይ join ይላሉ ማለት ነው የሚያውቋቸው አዎ ሁለት ሰዎች።
ሁለት ሰዎቹ ማለት ነው።
አዎ አ፣ ሶስት ሶስት ሆነን ማለት ነው ሶስት እና ሶስት የምንፈልገውን ያህል ሆናችሁ የምታዙት።
መጠና ይቻላል። አዎ
እሺ እሺ፣ አመሰግናለሁ።
እሺ፣ በቃ እንትን እሺ፣ ካላለ እናመሰግ- እደውላለሁ።
እሺ ያስቸግሩት ነገር ካለ መልሶ ይደውሉልን።
እሺ እሺ እሺ፣ መልካም ቀን።